hello ጤና ይስጥልን አንጎላ በርገር አራት ኪሎ ግራም
አብሮ ይስጥልን እንደሚያችን ቤዛዊት እባላለሁ ከአሪፍ ፔ ነው የምደውልልዎት
ቤዛዊት ከማን ከአሪፍ ፔ አሪፍ አሪፍ ምን ልታዘዝ? okay የሚያችን የደወልንልዎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን አሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነበረ ዝግጅት የሚሆነው ታህሳስ ሶስት ላይ በኢትዮጵያ ብሔራዊ ቲያትር የሚካሄደውን አሪፍ ፔስ ሶስት ዜሮ የተሰኘ ዝግጅት ላይ እርስዎን ለመጋበዝ ነበረ። ዝግጅቱ ጠዋት ከሶስት ሰዓት እስከ አምስት ሰዓት ነው የሚካሄደው።
እሺ ባለቤቶችን ነው እንዲዘጋጁ የምትፈልጊው? አንድ ሰው ነው ከዚህ ደረጃ
አዎ፣ ከአራት ኪሎ ከእናንተ branch አራት።
አንድ ሰው ማለት ነው።
okay ከሁሉም branch ነው።
አዎ፣ ለሌሎቹ እኛ ደውለን እያሳወቅን ነው። ለእርስዎ ግን ለአራት ኪሎ አንድ ሰው እንዲገኝ ማለት ነው።
እኔም cashier ኳ ነኝ። ምን ልረዳሽ ታዲያ? እኔ የምገኝ አይመስለኝም።
እሺ እ፣ ምናልባት ለሌሎች እንደዚህ እ፣ supervisor ሊያስተላልፉ አላገናኝ ምንድን እሺ ምን ብዬ ላስተላልፍልሽ እሺ፣ ያው ከታህሳስ ሶስት ላይ በኢትዮጵያ ብሔራዊ ቲያትር ታህሳስ ሶስት ነው።
አዎ ታህሳስ ሶስት ወይም December አስራ ሁለት ላይ እዛ ዝግጅት ላይ እንዲገኙ ነው። ፕሮግራሙ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። ያው ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን። እንደሚያችን ኢትዮጵያ ቲያትር ነው።
አዎ በብሔራዊ ቲያትር
እሺ እሺ፣ እንደሚያችን ያው እርግጠኛ ነው ማን እንደሚገኙ ማረጋገጫ ሊሰጡን ይችላሉ?
እ፣ እርግጠኛ አይደለሁም። ወይ ደግሞ ከተወሰነ ደቂቃ በኋላ ትደውይልኛል።
እሺ፣ እንደሚያችን መልሰን ደግነት እንደውላለሁ።
ይቀርታ ችግር የለውም። እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ